ጤና ይስጥልኝ ሰላም ነው ሰሚት?
እሺ በሰማንያ አምስት ዜሮ ስድስት ዘጠና አምስት ተቀብላችሁ ስወር ምን ያህል ይቆያል?
አይቆይም።
አይቆይም?
አዎ ነው። ዛሬ order የለም።
order የለም። እሺ driver ኡ መጥቷል?
አልመጣም።
እስካሁን አልመጣም ነው?
አዎ አልመጣም። driver ኡ አልመጣም። ምግቡ ግን እየተሰራ ነው።
እሺ እሺ፣ አመሰግናለሁ።